በሌው አርሶ በሌው ነው ግባቤው አርሶ በሌው አርሶ በሌው መጣ የለውም ጣጣ ዘራ ብለህ ተነስ ሰርቶ አደር ገበሬ ዘራ ብለህ ተነስ ወዛደር ገበሬ ኢትዮጵያን ለማልማት ባብዮቱ ፍሬ የተማረ ያሰብ እውቀት የሚስፋፋ በተባበረ ክንድ ድንቁርና ይጥፋ። አርሶ በሌው አርሶ በሌው ነው ግባቤው አርሶ በሌው አርሶ በሌው ነው ግባቤው ሁሉም በየሞያው ይሳተፍ ለምርቱ ሁሉም በየሞያው ይሳተፍ ለምርቱ ኢትዮጵያን ለማልማት አሁን ነው ግዚያቱ። በል ያገሬ ጀግና ክንድህን አጠንክር ለምርቱ ዘመቻ በአንድነት ተባበር ረሃብ ድንቁርና እንዲጠፋ ካገር አርሶ በሌው አርሶ በሌው ነው ግባበዩ አርሶ በሌው አርሶ በሌው ነው ግባበዩ አርሶ በሌው አርሶ በሌው ነው ግባበዩ አርሶ በሌው አርሶ በሌው መጣ የለውም ጣጣ አርሶ በሌው አርሶ በሌው መጣ የለውም ጣጣ ዘራፍ ብለህ ተነስ ወዛደር ገበሬ ዘራፍ ብለህ ተነስ ወዛደር ገበሬ ኢትዮጵያን ለማልማት በአብዮቱ ፍሬ የተማረ ያስተምር እውቀትም ይስፋፋ በተባበረ ክንድ ድንቁርና ይጥፋ። አርሶ በሌው አርሶ በሌው ነው ግባበዩ አርሶ በሌው አርሶ በሌው መጣ የለውም አርሶ በሌው አርሶ በሌው መጣ የለውም አርሶ በሌው አርሶ በሌው መጣ የለውም አርሶ በሌው አርሶ በሌው መጣ